ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚለው ዳውት
ቴሌግራም ላይ የሆነ እንትን ልኬ ነበር ታይልኛለሽ?
ምን
ማለት ስልክ የተቋረጠ ነበር።
እሺ ማን ነው የቴሌግራም ስሞት?
እ፣ ሲሳይ ፈርናንዶ
ይህን አስተላልፈንሎታል ደንበኛችን። ስለዚህ እዛው ቴሌግራም ላይ መልስ ይጠብቁ። እሺ።
Okay፣ ይሄኛውን አዎ
እሺ። አይ ይሄ ሌላ ነው ብዬ ነው።
እኮ አስተላልፈንሎታል። መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁን።